hello አቤት።
brain MRI with contrast ትሰራላችሁ? ዋሽንግተን ነዋ።
አዎ እንሰራለን።
እ፣ brain MRI with contrast ትሰራላችሁ?
አዎ እንሰራለን።
እሺ እ፣ ምን ያህል ነው አም- በአምቡላንስ ነው የሚሄደው patient ኡ እና ምን ያህል ነው የሚሆነው?
ኬት ነው የደወሉት?
ከየካቲት አስራ ሁለት እሺ ስምንት ሺህ ስድስት መቶ ብር
እ እ ስምንት ሺህ ስድስት መቶ ብር
ስምንት ሺህ ስድስት መቶ አዎ ስምንት ሺህ ነው ያልሽኝ? እሺ እሺ፣ መልሼ ስምንት ልደውል።
ሺህ ስድስት መቶ
ስምንት ሺህ ስድስት መቶ አይደል?
አዎ አዎ እሺ፣ ተመልሼ እደውላለሁ።
እሺ